ክንዴንትን ጥርሰሽ እቅፍ አርገሽኝ ከንፈሬን ሳም አርገሽ እያጫወትሽኝ ስንስቅ ስንላፋ ስንንቀባለን አብረን ስንፈነድቅ ደስ ብሎ ስኑ አይኖቼ ከአይኖችሽ ድንገት ሲጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሳንለያይ አብረን ሁሉን አይተናል። ተንተርሰሽ እቅፍ አርገሽ ከንፈሬን ሳም አርገሽ እያጫወትሽ አይኖቼ ከአይኖችሽ ድንገት ሲጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሁሉን ሳንለያይ አብረን አይተናል።